ሄሎ ጤና ይስጥልን ቤቱ ቤት ወይ ራይል ነሽ መሰለኝ።
ምን አልከኝ አባት?
ራይል ነሽ?
ራይል አይደለሁም፣ ራይል የላችሁም።
ኦኬ እሺ። አዲስ ሲስተም ክሬት ለማድረግ ነው። ጀንተን ከቴሮስ ኮንሶ ማለት
አዲስ ጀንት ነኝ ማለት ጀንት ነኝ። አዲስ ሲስተም ፈልጌ ነው።
እኮ ኤጀንት ነክ ማን ልበል? ኬት ነው?
ቴሮስ ኮንሶ።
እሺ አሳውቀ ነበረ ወይስ አሁን ነው የደወልከው? ገና አሁን የደወልኩት እሺ አላ ጊዜ አዲስ ይሰራል አ ዛሬ
የለም እሱ የለም። ዛሬ ና ነው የሚገባው። ገዛኸኝን ነው አይደለ?
ነው ገዛኝ እንትን ነው ይሄ ፕሪንተር ነው የሚሰራው። እንትና ነው ብሩክ ብሩክ የለም፣ ብሩክም የለም። ነገ ነው የምታገኘው።
ኦኬ እሺ።